Ministre Horn transportområder.
Hello.
አቤት
ሰላም ነው።
እግዚአብሔር ይመስገን።
አሁን አብርቼሽ ቦነስ ስላለ ነው አልሽኝ። ቦነስ ላይ ገብቼ ሳይ ሀምሳ ብር አለ።
እሺ
ከዛ አሁን ቀምሬ ቦነሱን የራሴን ወሰደ። ቦነሱን እንዴት ነው የምጠቀመው?
የእርስዎን የወሰደው በስንት ብር ነው የቀመሩት?
በሀምሳ ብር ታዲያ የእርስ- የእርስዎን የወሰደው
አዎ፣ የኔን ወሰደ። ያኛው አለ የኔን ያለውን ወሰደ።
ከአንድ ነጥብ ሰባት በላይ ሞልተው
አዎ፣ ከአንድ ነጥብ ሰባት success ብሏል እኮ ቆርጧል። ግን ከኔ ከ- የኔን cash ነው የወሰደው። የኔን ብር ነው የወሰደው። የነ- ቦነሱን አልነካም።
እ- እስቲ ወይ ሌላ አድርገው ይሞክሮ።
ቦነሱን እንዴት ነው አጠቃቀሙ ስላልገባኩ ነው። ቦነሱን ከአንድ ነጥብ ሰባት odd እያንዳንዱ ጨዋታ ከአንድ ነጥብ ሰባት በላይ odd መሆን አለበት።
አንድ ጨዋታ አድርጌ በሀምሳ ብር ቆረጥኩ እኮ። ቆረጠ አስር መቁረጡ ግን ጨዋታ እያንዳንዱ አዎ።
ከአንድ ነጥብ ሰባት በላይ ነው ያደረጉት?
አዎ ከአንድ ነጥብ ሰባት ብዬ አስራ አንድ ጨዋታ ቀምሬ እሺ ከዛ ሀምሳ ብር አድርጌ እ?
በመሀል ምንም መኖር የለበትም ከዛ በታች የለም የለም የለም እኔ ስላልሽኝ እኮ በዛ መሰረት ነው የቆረጥኩት።
total odd ኡ ስንት መጣ?
ወይ፣ እሺ፣ አዎ። ሀምሳ አንድ ሺህ ምናምን ብር መጣ። odd ኡን ቆይ ልንገርሽ total ኡን total odd ኡ ስንት መሰለሽ? አንድ ሺህ ስልሳ ዘጠኝ
አንድ ሺህ ስልሳ ዘጠኝ
አዎ ታዲያ እንዴት በ- ቦነሱ አልቆረጠም?
እናውቃለን። እኔ እኮ ግራ ገብቶኝ ነው። ይኸው ሁለት ከዛ ነጥብ በታች አምስት እንዳይኖር
እ፣ አንድ ጨዋታ ግን ገብቷል ከዛ በታች።
በቃ እኮ ለዛ ነው።
እሺ እሺ በቃ እሺ